ጤና ይስጥልኝ አሽቤ ደነኝ ባኮም ልርዳ
ጤና ይስጥልኝ ብር ወደ ሁሉ ስፖርት አስገባ አልገባም አለ።
ወደ ሁሉ ስፖርት ነበር ለማስገባት የሞከረ አዎ አዎ በሳንቲም Pay ነው እንጂ ምን አለ ከሳንቲም Pay አዎ በሱ ሳስገባው አልገባም።
ደንበኛችን አሪፍ Pay ጋር ነው አሁን የደወሉት። ስለዚህ እርስዎ መደወል ያለቦት በሳንቲ- ወደ ሳንቲም Pay ነው።
አዎ contact ስለሌለ ነው።
የእኛ ጋር አይገኝም contact ነበራቸው ደንበኛችን። website ኣቸው ላይ check ያድርጉ።
እሺ